hello ሰላም ጤና ይስጥልኝ። እንዴት ነው?
ወይ ቲኬት እንትን ለማየት ፈልጌ ነው።
እሺ ምን አላረመልክም?
cashier ኧን ንጋት እሺ cashier code ኧን ንገረኝ።
አስር
አስር ሀምሳ ዘጠኝ ሀምሳ ዘጠኝ ሰባ አራት ሰባ አራት ዘጠና ዘጠኝ
ዘጠና ዘጠኝ እሺ loss ነው። እሺ ብዙ ጨዋታ ወጥቶብሃል።
እ አሁን ታርሟል። check አድርገው። ጭ-
እሺ በስንት ነው ያደረኩት?
ሰባት ጨዋታ ወጥቶብሃል።
እሺ እሺ